ድርጅት ታውቂያለሽ? መኪና የሚፈልግ hello፣ ምን አልክ?
hello፣ ሰላም ነው?
ሰላም እንዴት ነው? ሰላም ነው?
እግዚአብሔር ይመስገን።
ይሄ አዲያማት ነገር ነው የሚለው አዎ አዎ እንትን መኪና ማከራየት ፈልጌ ነበር እና ለዛ ታገናኛላችሁ እንዴ ከስ- ከድርጅቶች ጋር ምን አልክ?
መኪና ማከራየት ፈልጌ እህ፣
ታገናኛላችሁ ከድርጅቶች ጋር አዎ አዎ ምንድን ነው መኪና?
Platz ናት ሁለት ሺህ አምስት ምን አልክ?
Platz ሁለት ሺህ አምስት ሞዴሉ ማለት ነው።
እሺ እ፣ እንደዚህ እናድርግ። ለጊዜ እጄ ላይ እንደሱ አይነት ስራ የለም፣ ግን እም፣ እንትን የምንለው በ system ላይ የተመዘገቡትን አሽከርካሪዎች ስለሆነ አ እ፣ አዲያማት ት- trip የሚል application አለ system ላይ እሱ install አድርገህ ትደውልልኛለህ።
okay register አርጌ አዎ አዎ እሺ የቤት ቁጥር code two ነው ታርጋው ምናምን እሱን ምን ይቻላል አልክ?
ታርጋው ሁለት ቁጥር ነው የቤት መኪና ናት ይቻላል አዎ hello